ዘካሪያስ ዘካሪያስ ምግቡን ሬስቶራንት መልሰውና መልሻለሁ ብለህ አሳውቅሽ። ሰማንያ አንድ ዘጠና ዘጠኝ
እ
ሰማንያ አንድ ዘጠና ዘጠኝ ከዛስ እሺ ምንድን ነው የሚደረገው? የነዳጃችን ነው ነዳጅ ገዝተን እንውጣ።
ዘካሪያስ ካስተመር ስልክ አንሳ- አል- አላነሳልክ ብላ አሳውቀኝ ነበረ።
አዎ እኮ ገባኝ። አይ እኛ ከሜክሲኮ መገናኛ ድረስ መጥቼ እንደገና ወደ ወደ ሜክሲኮ ልመለስ ምግብ ለመመለስ
cancel እንዲደረግልህ ያው መመለስ እ፣ ግዴታ ነው። አልመለስም ካልክ ደግሞ እኔ ምንም ማድረግ አልችልም።
እኮ ያኛውን order ኤን ስጨርስ መልሰዋለሁ።
አዎ ለምን ካ- cancel እንዲደረግልህ መልሳ መልሻለሁ ብላ አሳውቅ።
እኮ ችግር የለም። ያኛውን order የያዝኩትን order ስጨርስ መልሻለሁ።
ለመለስ ካሳውቅ ለማንኛውም መልሻለሁ ብለህ ደውለህ አሳውቅ።
እኮ እንደመለስኩኝ ደውዬ አሳውቅሻለሁ።